hello ጤና ይስጥልኝ ሰላም ነው? hello
አቤት፣ አይሰማ?
አሁን ይሰማል። ለመጠቆም ነበረ ልጅ እሺ፣ የስንት ዓመት ልጅ ነው?
የአምስት ዓመት ነች። አምስት ያው ሁለት ወር ነው የቀራት አምስት ሊሞላ።
ምንዎት ነው ለእርሶ?
እኔ ጎረቤት ነኝ።
እሺ፣ ሙሉ ስሟና የቤተሰቧ ስልክ ቁጥር አለዎት?
አዎ አለኝ።
እሺ፣ ይንገሩኝ ስሟን። እሺ፣ ዜሮ ዘጠኝ አዎ ሄመን ስም መኮንን ይንገሩኝ መጀመሪያ። ሄመን።
ሄመን መኮንን
እሺ፣ አምስት ዓመቷ ነው ያሉኝ አይደለ?
አዎ አምስት ላይ እሺ፣ ሴት ናት።
ሴት ነች።
እሺ፣ የቤተሰቧን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ አንድ ሀያ አንድ ሰላሳ ዘጠኝ እሺ፣ ሰማንያ አንድ ሰባ አንድ ሰማንያ አንድ ሰባ አንድ
ወይም ሌላ ተቀያሪ ልንገርሽ፣ እሺ፣ ችግር የለውም የእርሶን ስልክ ስለሚይዝ። የት ነው አድራሻዋ?
ቡልቡላ
እሺ፣ ስሞትም አለ በለ የጠቋሚ ስም
ትርፊት ለገሰ።
ማን አሉኝ?
ትርፊት ለገሰ
እሺ፣ ስልክ ቁጥሮትን ይንገሩኝ።
ይሄ ነው ስልክ ቁጥሬ ዜሮ ዘጠኝ አስራ ሁለት አስራ ሁለት አርባ ስምንት ሀምሳ ሰባ አንድ አርባ ስምንት ሀምሳ ሰባ አንድ እሺ፣ እናመሰግናለን። እንደውልሎታለን።
እሺ እሺ መልካም ጊዜ።
ወይዬ